ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳው አብሮ ይስጥልኝ ከሁሉ ስፖርት ብር withdraw ለማድረግ ፈልጌ ነበር እሺ
እና ለማድረግ ፈልጌ ወደ wallet ገብቼ ሳይ የለም
እሺ deposit ለማድረግ ነው የፈለጉት አይደለም withdraw ለማድረግ withdraw ለማድረግ ነው እሺ ትንሽ technical ችግር አጋጥሞን ነው አሁን እሺ።
የምነግሮትን method በመጠቀም ግን withdraw ማድረግ ይችላሉ ለዛ እስኪ ንገ- process ኡን የያዙ እሺ ንገሪኝ መጀመሪያ wallet ውስጥ ይገባሉ ገባ wallet ውስጥ ይሁን wallet ውስጥ ከገቡ በኋላ branch payment የምትላለች አይደለ እሷን ይጫኑ withdraw withdraw ነክቼ
አዎ withdraw ሲነኩ branch payment አለ አዎ አዎ ነካው አዎ ከዛ branch payment ውስጥ እም፣ እ፣ የሚፈልጉት እስከ አምስት ሺህ ብር ነው ለጊዜው ማውጣት የሚቻለው እሺ ከዛ የገንዘቡን መጠን እዛ ላይ ይጽፉና request ይሉታል እሺ ከዛ coupon code ያመጣሎት የለ አዎ እሷን ኩክ- coupon code screenshot ያደርጓታል እሺ ከዛ እሷን screenshot ያደርጉና ይይዛሉ ከዛ እሺ።
ለእኛ በቴሌግራም እሱን screenshot ያደረጉትን እም፣ የሁሉ ስፖርት የሚጠቀሙበትን ስልክ እም።
ሞትን ይልኩልናል ማለት ነው ነው አይደል ከዛ ያ ገንዘቡ ወዴት እንዲገባሎት ነው የሚፈልጉት ወደ ንግድ ባንክ ነው ወደ አዎ፣ ስልክ ወይስ ወደ ወደ ንግድ- ቴሌብር ወደ ንግድ ባንክ እሺ የሁሉ ስፖርት account ስሞት ማን ነው እ፣ ስምኦን ካሳ ስም- ስሞን ስምኦን ካሳ ፉርሶ ሀ አዎ ለዛ የንግድ ባንክ የሚልኩልንም ስምኦን መሆን አለበት ትክክል ካልሆነ ግን እኛ ማስገባት አንችልም በጣም አሁን ስምንት ሺህ አይቻልም ስምንት ሺህ አይቻልም እስከ አምስት ሺህ ብር ነው ለዛ የንግድ ባንኩም account ኦት የሁሉ ስፖርቱም አንድ አይነት መሆን አለበት ስምኦን ስምኦን አንድ አይነት ነው አንድ አይነት ነው ለዛ አሁን ምንድነው የሚያደርጉት ቁጥር የያዙ የኛን የቴሌግራም እሺ ቁጥር ቁጥርሽ ንገሪኝ ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት እም፣ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አሁን እሺ ምንድነው የሚያደርጉት coupon code ኡን screenshot ያደርጉና ይልኩልናል ከዛ ሙሉ ስሞትን ከዛ ስልኮትን ሁሉ ስፖርት የሚጠቀሙበትን ከዛ እ።
ደግሞ CBE account ኦትን CBE account CBE okay account ንግድ ባንክ።
number ኦትን ማለት ነው አዎ፣ okay፣ okay፣ ከዛ ወደዛ okay።
ይገባሎታል እሺ እሺ አመሰግናለሁ እሺ እሺ እሺ እሺ